hello ጤና ይስጥልን ዋሽንግተን የህክምና
አብሮ ይስጥልን። አሁን ደውለን ነበር በሆነ በአስራ ሁለት ቤት ከምኒልክ
ምን አምቡላንስ ነው?
አዎ ለ CT scan ምናምን ብለን ደውለን ነበረ። እሱ ብቻ ነው ብለውና እሱን ለመንትለም with contrast ነው ወይስ without? with contrast ነው ወይስ without?
አይ በቃ አድርሶ ለመመለስ
አይ አይደለም፣ እንትኑ CT scan ኡ የታዘዘው ዶክተሩን with contrast ነው ወይስ without ነው ብላችሁ ጠይቁት። ዋጋው ስለሚለያይ ማለት ነው።
እኮ እሺ፣ ቆይ ለአንድ አገናኝሽ ከሱ ጋር እ? እሺ፣ ምን ነበር የተባለው?
አንዴ እስኪ ያናግራት። ወደ አምቡላንስ ደውለን ነበር።
hello hello፣ አቤት፣ አቤት አቤት።
ምን እንደታዘዘላችሁ okay brain CT scan without contrast።
without contrast ነው።
አዎ እሺ፣ ሁለት ሺህ ሰባት መቶ እሺ በቃ ያው እ?
ሁለት ሺህ ሰባት መቶ አዎ፣ እሺ፣ እሺ፣ እንውጣው ለዛ። እሺ፣ እሺ፣ በቃ መልሰን እንደውላለን።
እሺ